ምንድን ነው? አይ
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከችፍችፍ ነበር የምንደውልልዎት።
እሺ መቤት።
ዛሬ የሚመጣ ሽንኩርትና ድንች ነበሮት።
አዎ ለሰኞ መረከብ ይዛወረልኝ ዛሬ?
ብያለሁ። አዎ ቢሮ ስለሆነ አዎ፣ እ፣ ቀኑን ስንቆጥር አምስተኛው ቀን ቅዳሜ መሆኑን ሳናውቅ አዎ፣ አዘዝኩኝ ኦኬ፣ እሺ፣ እና እ፣ ደውዬ ከ- ትናንትና አሳውቄ ነበር ቢሮ
OK። የት ከቻላችሁ ነበር ወደ- location ኑ?
ለገሀር ለገሀር።
Shipping።
OK፣ እሺ። ስለዚህ ሰኞ እንልክልዎታለን።
እሺ እኔ መቤት እሺ፣ እሺ፣ አመሰግናለሁ።
እናመሰግናለን። መልካም ምሽት።
እሺ አሜን።